ሄሎ ሄሎ
አቤት፣ ጤና ይስጥልን።
አብሮ ይስጥልን።
ሰላም ነው አለን አለን፣ እንዴት ነህ?
አለን። አልሐምዱሊላህ። ውሃ በደርዘን ስንት ብር ነው?
ወ- ወዴት ነበር?
እ ወደ ዲማ
ዲማ እ
እ፣ ባለ ስንት ፈልገህ ነው?
ባለ ሁለት ሊትር
ባለ ሁለት ሊትር እ፣ በደርዘን ሁለት መቶ ብር።
ሁለት መቶ አ
እሺ። ባለ አንድ ሊትር ባለ አንድ መቶ ሀምሳ
መቶ ሀምሳ እሺ። በቃ ቆይ እደውላለሁ። በቃ መልሼ ልደውል።